Hello ጤና ይስጥልን ቤተሰቤት ራሄል ነኝ። እባክዎ ምን ልርዳዎ እንትን ስድስት ሺህ ብር withdraw ሞልቼ ነበር ይገባልሃል ተብሎልኝ አልገባም እስካሁን ድረስ።
የመቼ ነው? የዛሬ የዛሬ ያው በዚህ ቁጥር ነው?
አዎ እሺ ወደ ቴሌብር ነው አይደለ?
አዎ እዚህ ጋር balanced ነው የሚለው። check አድርገሃል ቴሌብርህን? እንደገባ ነው የሚያሳየው እኛ ጋር።
የለም እኔ ጋር balance ነው።
እሺ እንደዛ ከሆነ ዘጠና ሶስት ስልሳ የሳንቲም ፔ ቁጥር ነው። እነሱ ደውለህ መጠየቅ ትችላለህ። እሺ ዘጠና ሶስት ስልሳ
እሺ ቤት ቤት ጋር balanced ነው የሚለው በበላቸው እና
እሺ ዘጠና ሶስት ስልሳ ዘጠና ሶስት ስልሳ አዎ።
እሺ።
እሺ እሺ መልካም ምሽት።